ጤና ይስጥልኝ ቢስትሪት
ሲሰራ ገቢናዎች ችግር አለብኝ።
እ ጌም ገቢናዎች ችግር አለብኝ።
ምን አልከኝ አባ? ምን ችግር አለብኝ ነው ያልከው?
የገቢና ውጪ ውጪ ለማድረግ ብዬ ገቢና ወጪ። ኦኬ እሺ። ወጪ አድርገ ነው አዎች አረጌ አልደርስም በፕሮስ ኦን ኦን ፕሮሰስ ይላል።
ኦኬ። ትናንትና ትድር ነው አይደለ? እዚሁ አደረግከው?
አዎ ትናንት ማታ አዎ ትናንትና ማታ የ system ችግር ተፈጥሮ ነበር ቻፓና ሳንቲም ጋር እና አሁን manually የሁላችሁንም እያስገቡ ነው። እሺ ጠብቋቸው ያስገባሉ። hello እህ ብዙ ጊዜ ነበር አሁን on process ይላል።
አዎ አዎ ልክ ነው። እንደዛ ነው የሆነው። ትላንትና system ችግር ስለተፈጥሮ ስለነበር ነው እና ጠብቁና ይገባል። የሁላችሁንም እያስገቡላችሁ ነው።
እሺ እሺ መልካም ቀን